ሄሎ ጤና ይስጥልኝ ቤስት ቤት አዎ ማቶ ስድስት ሰዓት ከሀምሳ ሁለት ደቂቃ ላይ በቻፓ ዊዝድሮ አድርጌ መቶ ዲፖዚት አድርጌ አልገባልኝም ከሲቢ ነው ከቴሌ ብር
ከቴሌ ብር ቴ- ቴሌ ብሮች የላኩትን መሴጅ አለች አይደል
የገባው አዎ።
አዎ ክፍያ ፈተና እሷን የሚለው እሷን መሴጅ ቴሌግራም ላይ አሁን በምነግር ቁጥር ላክልኝ እሺ ዜሮ ዘጠኝ ዜሮ ሶስት
ዘጠኝ ዜሮ ሶስት አርባ አራት
አስራ አራት አርባ አራት አርባ አራት እሺ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ አዎ አዎ እሺ